ሰላም ጤና ይስጥልኝ ቼፕ እባክዎ ምን ልርዳዎ?
order fail አድርጎብኝ ነበር።
ፌል
አዎ ኦርደር እንትን አላለም ነበር፣ ሰዓት አልቆብኝ ነበር።
አዱኛ በሚል ነው።
አዎ አዎ አዎ ድንችና ሽንኩርት fail አድርጎብዎታል እና ይቅርታ በጣም ፋይናንሷም ዛሬ ስላልገባች ነገ ነው የሚላክልዎት።
መልካም እሺ፣ እንልክልዎታለን ነገ። በጣም ይቅርታ።
ችግር የለውም እሺ።
መልካም ቀን። እሺ።